hello ጤና ይስጥልኝ። ድሮ ጋር እባክዎት የምንረዳ ሰላም ነው። sodium bicarbonate አለ እንዴ? sodium bicarbonate sodium bicarbonate አዎ።
check ላድርግልሽ አንዴ። የለም hello የለም፣
የለም አትለኝ።
አዎ የለም።
እሺ ለ hyponatremia የሚሰጥ መድኃኒት ምን አይነት አለ?
substitute የሚያደርገው እስኪ እም፣ እሺ፣ አዎ።
check check ላድርግልሽ እና መልሼ እደውልልሻለሁ።
እሺ ምን አትደርሽኝ በእናትሽ እሺ